ሄሎ
ሄሎ ያስጥላን ዩቲዩብ ነው።
ዩቲዩብ ለመማር ፈልጌ ነበር። ዩቲዩብ እንትን
ይችላሉ ስሞትም አልበል
ክፍያው ስንት ነው ለማወቅ ፈልጌ ነበር። ማይ እሺ ስሞትም አልበል ስሜ አሁንስ ድጋፌ ይባላል። አሁንስ ድጋፌ ማለልኝ ይቅርታ።
አሁንስ ድጋፌ አሁንስ ድጋፌ አዎ እሺ ስልክዎትን ይነግሩኛል?
ዜሮ ዘጠኝ ሀያ ስምንት ስልክዎትን ዜሮ ዘጠኝ ሀያ ሀያ ስምንት ስምንት ዜሮ አንድ እሺ አርባ ሶስት እሺ ዜሮ አምስት
እሺ የት አካባቢ ነበር የደወሉልን?
እኔ ወደ ቀራኒዮ አካባቢ ነኝ ማለት ከጦር ኃይሎች ወደዛ ማለት
እሺ ማስታወቂያው ምን ላይ ነበር ያዩት?
TikTok ላይ ነው ያየሁትኝ።
እሺ በአካል ነው ኦንላይን ለመማር የፈለጉት?
በአካል ለመማር የፈለኩት የመጨረሻ ዙር ነው ምናምን ስለተባለ ክፍያውንም በዛ አንድ ላይ ለማወቅ ያ- ፈልጌ የም- ነበር።
እሺ የመጨረሻ ዙር እየሰጠን ነው።
አዎ
የሶስት ወር ኮርስ ነው ኮርሱ
እሺ
ወር ከአስራ አምስት ቀን በሳምንት ሶስት ቀን ሀያት በሚገኘው አዳራሻችን ከአስራ አንድ ተኩል እስከ አንድ ሰዓት ተኩል ኮሜዲያን እሸቱ የሚያሰለጥን ይሆናል።
እም፣
አስራ አምስት ቀን ደግሞ በተማሩት መሰረት ቪዲዮ ይሰራሉ።
እም፣ አንድ ወሩን ደግሞ የመጨረሻ የመመረቂያ ቪዲዮን የሚሰሩ ይሆናል።
OK ክፍያውም ሰባት መቶ ሀምሳ ብር ነው በ credit hour።
እም፣ የምንሰጠውም credit hour ሀያ ነው።
OK ሰባት መቶ ሀምሳ ብር ሲባዛ በሀያ ማለት ነው።
አዎ አስራ አምስት ሺ
okay ስለዚህ ሰኞ እስከ ይጀምራሉ።
የካቲት ሀያ ሰኞ class ይጀምራል። እስከ የካቲት 25 ለሚመዘገቡ ተማሪዎች ደግሞ የመጨረሻ YouTube ስልጠና ስለሆነ discount ተደርጓል።
እም፣ በ credit hour አምስት መቶ ብር ነው። አጠቃላይ አስር ሺህ ብር ማለት ነው።
okay ስለዚህ እዛው መጥቼ ነው የምመዘገበው።
አሁን እየመዘገብኩት ነው። account እልክልዎታለሁ። አሁን ኦኬ የሰጡኝ ስልክ የእርስዎ ነው አይደል?
አዎ የኔ ነው።
በሰጡኝ ስልክ account እልክልዎታለሁ።
እሺ
ያስገቡበትን screenshot አድርገው የአካል ተማሪ ናት የኦንላይን የሚለውን ጠቅሰው በሰባ አምስት ቤቱ ስልካችን ቴሌግራም ላይ ይልኩልናል።
okay እሺ
ስለደወሉ እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ።